ተበዳይ አቤት እኔታ ጎጃም ላይ ቀረች እኔታ ጎጃም ላይ ታየች እኔታዬ በጥልፉ ቀሚስሽ ባልቆፈር ነው መት ወለባ ዘግየ ልይሽ አይኔ ፀሐይ በቀስተ ደመና በአበቦች ታጅበ ገግሼ እመጣለሁ ካለሽበት ድረስ ወግ ባህል ጠብቄ ጫካ በረሃውን ዱሩን አቋርጬ ፍቅርሽን ሰንቄ ነይ ደግሞ እንደ ሸዋ ክብር ነይ ደግሞ ኩሩ እንደ ጎንደር ነይ ደግሞ ቢቀምሱሽ ወለላ ነይ ደግሞ አንቺ ጎጃም ማረ ኦሆ የገጠር አጉብ ያይኔ ማረፊያዬ እስኪ አንቺ ኑሪልኝ የደስታ ፈጣሪ በሚተነኮሉ ወተቱ በማምራ ዶሮውን ባገልግል ይዘሽ ተያደራ ነገላ ደማም ነገዳ ነገላ ደማም ነገላ ነገላ ደማም ነገዳ ነገላ ደማም ነገዳ ነገላ ደማም ነገዳ ነገላ ደማም ነገዳ ነገላ ደማም ነገዳ ነገላ ደማም ነገዳ አይንሽ ከልቤ ላይ ፀጉርሽ በልቤ ላይ መልክሽ በልቤ ላይ ይንከራተታሉ ደግሞ እንደተበዳይ አቤት የኔ ስቃይ ጎጃም ላይ ቀረች የኔ ሳይ አይንሽ ከልቤ ላይ ፀጉርሽ በልቤ ላይ መልክሽ በልቤ ላይ ይንከራተታሉ ደግሞ እንደተበዳይ አቤት የኔ ስቃይ ጎጃም ላይ ታየች የኔ ሳይ ጎጃም ላይ ታየች የኔ ሳይ ባሸንክት አምሪ በሚያምረው ቀሚስሽ ተውበሽ ድመቂ በአረንጓዴው ጥለት በቢጫው በቀዩ አይኔ ጎፈንድ በአንገትሽ ንቅሳት በጥርስሽ ውግራት በሳዱላ ፀጉርሽ ከወሎ ከጎንደር ትለያለሽ ከሰው ጎጃም በማድ ነይ ደግሞ ከማር ከሰፈጉ ነይ ደግሞ ከተጠመቀች፣ ነይ ደግሞ ጎጃም ነገር ያለው፣ ነይ ደግሞ ከጠላው ነው እኮ እኮ እንደ መዳመጫሽ ደግሞ እንዳንከሪብሽ እንደዚህ ስሾሪ የመጣው ላዝንሽ እስክስታ ጨዋታ ዘፈን ከጀመረ ናፍቅሽ ይሉሻል እናቴ ከገደመሽ የገላ ድማም ነይ ገላ የገላ ድማም ነይ ገላ የገላ ድማም ነይ ገላ ነይ ገላ ድማም ነይ ገላ ነይ ገላ ድማም ነይ ገላ ነይ ገላ ድማም ነይ ገላ ነይ ገላ ድማም ነይ ገላ ነይ ገላ ድማም ነይ ገላ ነይ ገላ ድማም ነይ ገላ ነይ ገላ ድማም ነይ ገላ ነይ ገላ ድማም ነይ ገላ